ነው።
ሄሎ ሰላም ጤና ይስጥልን ቤቲስቤት።
አቤል ነበርኩኝ ከሰንዳፋ agent።
እሺ አቤል ምን ነበረ?
ፋይናንስ አይገቡም?
እ?
ፋይናንስ አዎ
አይገቡም?
አዎ ዛሬ አይገቡም፣ ነገ።
okay ሌላ ጊዜ ገቡ ነበር አይደል? እሑድ አይ እሑድን አይገቡም። ቅዳሜ ብር ልኬ ነበር እና sport deposit ፈልጌ ቴሌግራም ላይ ልከህላቸው ነበር።
አዎ፣
በቃ ካዩት ቴሌግራም ላይ ይመልሱልሃል።
የለም ቴሌግራም ላይ አልመለሱልኝም። ወይ contact በቃ- ማድረግ ትችያለሽ አንቺ? sport deposit አይ።
ፈልጌ ነበረ።
ጠብቃቸው ይመልሱልሃል። ካዩት ይመልሱልሃል። ቢሮ ስለሌሉ ነው። እሺ
okay።
እሺ